ሄሎ ሄሎ Best Bet
betting check ማድረግ ፈልጌ ነበር።
ምን አልከኝ?
betting check ማድረግ ፈልጌ ነበር።
እሺ
እሺ ቁጥሩን አስራ አራት ስጠኝ። እሺ
ሀያ አራት እሺ
ሰማንያ አራት ሀምሳ አንድ
ስንት ነው ያልከኝ? ቁጥ- okay ቆይ አንዴ አንዴ ሄሎ
ሄሎ
እ ሁለት game ወጥቷል። lose ሆኗል። ወድቋል።
ማን ነህ ማን
እ ገታፌና ላም- ላሜላ ምናምን የሚለው
እ እሺ እሺ እሺ፣ ምናምን መልካም ምናምን ምሽት